ሌላውን ጤና ይስጥልን። ዋሽንግተን ኢኮኖሚ
ውዳሴ ነው እንጫወታለን።
ውዳሴ አይደለም ዋሽንግተን ነው።
ዋሽንግተን ነው።
አዎ።
እንትን ፊዚዮቴራፒ ያላችሁ እንደ የት ጋ ነው እንትናቸው? ሰው ሰጥቶኝ ነበር ስልካቸው።
ምን ፈልጋችሁ ነው?
ፊዚዮቴራፒ ታዞለት አንድ ልጅ ነበር አስራ ሰባት አመት ልጅ ነርቭ ምናምን ትንሽ እንትን ብሎ እግሩም እ እስኪ መልሼ ልደውልልዎት።
እሺ እሺ።
ትርጉም